Hello hello ሄላ እማ ልጅዬ ለዳዲ ስጪው እስኪ እሺ እማ ጥጋብ አሁን ባለፈው ያሰራኸው ቢሮ የሰጡህ ሰደርያ ስንት ነው? ኤክሴል ነው ዋን ኤክሴል ነው ቱ ኤክሴል ነው?
ተለክቼ ነዋ። እሱ እኮ እንጂ ኤክሴል ኤል ያለው አይመስለኝም።
ኧረ እባክህ ግን አችን ደረዛም ብትበል የሆነ ሰው ገምችና እንደ አጥር አድርገሽ ያችኛዋ ትንሽ አጠር ስላለች ወገቧ።
የአሁን ቢሮ የሰጡህ
አዎ ትንሽ እጇ አሪፍ ነው፣ ግን ወገቧ አንቺ
እኮ ካልሆነ ወይ ነገ መ- መጥተህ እንትን በላታ። ሸሚዝ የሚለብሰው L ነው። አዎ አዎ L ነው። ስለዚህ one XL ይሁንለት ይሄኛው one XL ያለው በቃ one XL ይሁንለት እያለች ነው ወደ ከሆነ
እ- እ- ምንም ግን ሄሎ